እናባላለን እርዳው
ስራ ፈልጌ ነበር ለመርዳት።
እሺ ሙሉ ስምዎን ይንገሩኝ?
ሩት ጌታቸው።
ማን አሉኝ? ይቅርታ።
ሩት ጌታቸው።
እሺ እድሜ?
ሀያ አራት አዎ አዎ።
እሺ የሚኖሩበት አካባቢ?
ሀና ማርያም።
እሺ መስራት የሚችሏቸው ስራዎች እንዲሁም የስራ ልምዶትን ይንገሩኝ?
ሽያጭ ላይ ነው የፈለኩ ነበር።
እሺ ልምድ አለዎት?
አዎ አለኝ።
የምን ያህል ጊዜ ልምድ አለዎት?
ከአመት
እሺ ስለ ጉዳይ መረጃ ከየት አገኙ?
ከሰው ነው የሰማሁት። እናንተ የእናንተ እናንተ ያስቀጠራችኋት ነው የነገረችኝ።
እሺ ሙሉ መረጃዎትን ተቀብያለሁ። ባለሙያዎችን የምናስተናግደው ማክሰኞ ወይ ሐሙስ ጠዋት ሁለት ተኩል ላይ ስለሆነ መች ቀን ቀጠሮ ሊያዝልዎት?
ማክሰኞ ነገ
እሺ ቀጠሮ ይዤልዎታለሁ።
okay እና አድራሻችን ጎተራ ፔፕሲ ንፋስ ስልክ ፖሊስ መምሪያ ዝቅ ብሎ ነው የሚገኘው።
እህ ነገ ሲመጡ ማንነትዎን የሚገልጽ መታወቂያ፣ የትምህርት ማ- ወይም የስራ ልምድ ካለዎት ከሁለቱ አንዱን ይዘው ይምጡ።
እሺ
እሺ አድራሻችንን አሁን text አደርግልዎታለሁ።
እሺ እሺ እናት እሺ መልካም ቀን።
አሜን።